ሄሎ
ሄሎ ጤና ይስጥልን። Donkey Tube ምናምን እንርዳዎት ጤና ይስጥልኝ። ትኬት ለም- ለመያዝ ነበር በወጣ ይቻላል።
እሺ
እ link ኡ ላይ ተመዝግበዋል። በ link
እ እ ወይም ደግሞ መጥተው መግዛት ይችላሉ። በአካል
አዎ በአካል ስመጣ መግዛት እችላለሁ።
እኮ አሁን እ ዘጠኝ ሰዓት ምናምን ላይ እናቆማለን። already እያለቀ ነው እና በምን መላክ እችላለሁ? transfer ስ ማድረጋችን transfer ማድረግ ይችላሉ። እዛው እ link አለን ከሌሎች እ ከመጨረሻው ያዩ ቪዲዮቸው ስር link አለና
እሺ መግባት register ያደርጉና እሺ account ም አለ እዛው በዛ account ብር መላክ ይችላሉ።
እሺ እሺ እኔ ነኝ።
እሺ thank you። እሺ እሺ